ጤና ይስጥልኝ። ሄሎ ቪዲዮ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
እ እባክዎት አንድ መረጃ ፈልጌ ነበር።
እሺ ጠይቁኝ።
እ እዚህ የጀርመን ሀገር ሸንገን ቪዛ ለማግኘት እሺ ጀርመናዊ ሰው አለ እና እሺ እሱ invitation ኡ host የሚያደርገንም እሱ ነው እሺ እዛ ሀገር እና ግን አሁን ቀጠሮ ላልተወሰነ ጊዜ ዘግተዋል ነው ምና የሚባል ነገር ሰምተን ነበር። ጀርመን ኤምባሲ እ ምንድን ነው የምታውቁት ነገር አለ ወይ? በእናንተ በኩል process ሊሆን ይችላል።
okay። እርስዎ በምንድን ነው የሚሄዱት? በ visitor ነው የሚሄዱት?
ለ visiting እሱን ለመጎብኘት ጓደኛዬ ነው፣ የውጭ ሰው ነው።
okay በቃ ለጎ- ለ- ለጉብኝት ለሽርሽር እ?
okay። እሺ እ እሺ አንድ የመስመር ላይ ጠብቁኝ፣ ላጣራሎት።
እሺ እሺ መስመር ላይ ነው ደንበኛችን።
አቤት እ አዎ አዎ።
ምንድን ነው አሁን ለጊዜው ቀጠሮ የያዙ አይደለም።
አዎ እ መች ነው ቀጠሮ የሚይዙት? እ ልክ January first ላይ እ እ።
ቀጠሮ ማስተናገድ ይጀምራሉ። ስለዚህ እርስዎ ልክ January first በቀኑ ቀን ቢሞክሩና ቀጠሮ ይዘው ለ interview እ እንት- schedule ቢያደርጉ ይመረጣል።
January first ይጀምራሉ።
አዎ January first ይጀምራሉ አገልግሎት መስጠት። schedule ማድረግ okay።
ይችላሉ።
ምን ማለት schedule ማድረግ ቀጠሮ መያዝ ቀጠሮ ከዛ ማስያዝ።
በፊት ወይ የዛን ቀን የዛኑ ከዛ ቀን በፊት ልክ January በቃ።
first ከዛ በፊት ምንም ነገር የለም።
ከዛ በፊት አገልግሎት አይሰጡም።
ከዛ- የውጭ ራሱ እኮ ጀርመናዊ ነው ሰውየው ራሱ okay አዎ አዎ የሚገርምሽ ነው እኮ ይህ ደግሞ ኦንላይን ነው መሰለኝ ሁሉ ነገር። ስለዚህ ኦንላይን ምጣት ይዘው ኦንላይን አዎ ኦንላይን ማስያዝ ይችላሉ። አሊያም ደግሞ በስልክ ቁጥር ደውለው ማስያዝ ይችላሉ።
እሱ ጋር ቀጥታ ደውሎ
እ okay አይ okay እዛው እሱ ራሱ ነው ቀጠሮ የሚይዙሎት።
መሰለኝ process ሲያደርግ ሄዶ እ፣ መሄድ አይ፣ በግንባር መ- መገናኘት አትችልም በኦንላይን ነው ብለዋል። ኦንላይኑን ገብቶ activate ሲያደርገው suspend ሆኗል ለጊዜው ምናምን የሚል ነገር ልክ አሁን አንቺ እንዳልሽው መጣ። ስለዚህ በቃ።
እ፣ አዎ።
እስቲ ባ-